hello
ወይ ልኬ ነበር እምቢ አለኝ።
ምን ብለናል?
sent እያለ ነው።
እሺ እንደዚህ አድርግ። ለማቋረጥ አይደል?
አ ለማቋረጥ ነው።
ኮ- ኮከብ ዘጠኝ ሰማንያ አምስት መሰላል አድርገህ ትደውልና ስድስት ቁጥር ነካ።
ልደውልና ለስድስት ቁጥር ልንካ።
አዎ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገህ ስትደውል መረጃ ይመጣል
አዎ እንደዛ ነው የላኩት ደግሞ እኮ ም- ም- ድጋሚ ኮከብ የሚመጣልህ ስምንት ማስታወቂያ ነው።
አሀ፣ ማስታወቂያ ነው።
አዎ
ኮከብ ስምንት ኮከብ ዘጠኝ ሰማንያ አምስት መሰላል አድርገህ ትደውላለህ።
ከዛ ከ- አ- አብሬ አይደል ስድስት ቁጥሩ አይደለም ልክ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገህ ስትደውል መረጃ በእንግሊዘኛ ይመጣልሃል።
እሺ አመሰግናለሁ።
ከዛ ስድስት ቁጥር ነካ።
እሺ እሺ አመሰግናለሁ።
አሜን።